hello hello
hello አቤት ጤና ይስጥልኝ አቤት ወደ ሰማንያ ሰማንያ ስምንት ደውለው ነበር እ ወደ ሰማንያ ሰማንያ ስምንት ደውለውልን ነበር
ሰማንያ አንድ ሰማንያ ስምንት Flintstone Homes
ምኖች ናቸው ደወሉት
ደወሉት እ እርስዎ ነው የደወሉት
hello ይሰማል እርስዎ ነው የደወሉት
እኔ አዎ አዎ
አራት ሰው ኩሳክሮብኝ ይሆናል አባ እሺ እሺ ምንም አይደለም ይቅር ይቅር አራሪ አሽዝ ነኝ እዚህ ነኝ እሺ ይቅር አባዬ